ጤናስልኝ ትስጥሪ ማዕከል
ሰላም ነው ወንድሜ?
ሰላም እንዴት ነው?
አለን አለን። ትኬት ለመጠየቅ ነበረ እሺ ከጅዳ ወደ አዲስ አበባ
ለመቼ
ለቅዳሜ
ለስንት ሰው ነው?
ለአንድ ሰው በሳውዲ አለ እንዴ?
እሺ ሌሎት እሺ
መምጫ ብቻ ነው አይፈልጉት?
አዎ ዋን ወይ ነው።
እሺ እያየሁለት ነው።
እሺ
እሺ በኢትዮጵያን ኤርላይንስ አለ
እም
በ Ethiopian Airlines ብቻ ነው ያለው የዛን ቀን ቅዳሜ።
okay በሳውዲ የለም።
በሳውዲ የለም ቅዳሜ።
እሺ እሑድስ? طيب ስንት ነው በ በኢትዮጵያ Airlines?
በ Ethiopian Airlines እሺ ሌሎ ልክ ነው። ሰላሳ ሶስት ሺህ ሰባት መቶ ሰላሳ ብር
okay እሺ በሳውዲ አታገኝልኝም?
እሺ ሌሎት ለውጥ እሑድም Ethiopian Airlines ብቻ ነው የሚያሳየኝ።
okay ሳውዲ የለም ማለት ነው።
አዎ
እሺ አመሰግናለሁ። አለ።
እሺ እኛም እናመሰግናለን። መልካም ጊዜ። ምዝገባ መያዝ ከፈለጉ ይደውሉልን።
እሺ ችግር የለውም።
መልካም ጊዜ።